ጤና ይስጥልኝ ደሴ ጥሪ ማዕከል ባኮ መርዳት።
hello ጤና ይስጥልኝ።
አብሮ ስትልን
አሁን ወንድሜ ደውሎ ነበረ።
እሺ
ወደ አሜሪካ ወደ ቴክሳስ ኦስተን ትኬት ፈልገን ነበረ።
okay ወደ ዋሽንግተን ነበር እያየሁለት የነበረው።
አዎ ወደ ዋሽንግተን እያየሁትን እሺ።
ነበረ። አሁን ግን ወደ ቴክሳስ ኦስተን ቀጥታ direct እንዲሆን ስለፈለግነው ነው። በዛው በአርብ ቀን አለ እንዴ?
ወዴት ነው ያሉኝ?
ቴክሳስ ኦስተን ሂውስተን፣ no no ሂውስተን አይደለም ኦስተን።
ኦስተን፣ አዎ ቦስተን ነው ኦስተን ኦስተን ኦስተን።
ከተማ ነው አይደል? ኦስተን አዎ
ሂውስተን ነው አይደል?
ሂውስተን አይደለም እ
ኦስተን።
ቦስተን no no ቦስተን አለ ኦስተን እስቲ ኦስተን።
spell ያድርጉልኝ። እሺ
ቆይ እሺ፣ spelling ኡን እኔም check ላድርገው።
እሺ
ኤ ዩ ኤስ ቲ ኤን ቲ አይ ኤን ኦኬ ኤዩኤስ ቲአይኦኤን
ቲ አይ ኤን
ሶሪ አንዴ ኤዩኤስ
ቲ አይ ኤን
ቲአይኤን መሄጃውን ብቻ ነው ማለት
አይ መመለሻ አ፣ መመለሻ ከሌላ ከ- multi city ልናደርገው እንችላለን።
እ? ምን አሉኝ?
multi city ልናደርገው እንችላለን።
ም፣ multi city እሺ። ከየት ነው መመለሻ?
የአንደኛው የተማሪ ነው፣ one way ነው። የአንደኛው ደግሞ ከሲያትል ልናደርገው እንችላለን። መመለሻውን okay ይቻላል።
አዎ፣ መመለሻውን ከሲያትል እሺ September።
ስለዚህ መጀመሪያ one way ም ብቻ ሊሆ አይደል?
አዎ አዎ
እሺ መቶ አስራ ዘጠኝ ሺህ ብር ነው መሄጃ ብቻ።
ሄጃ ብቻ አዎ በቺካጎ በኩል አድርጎ መሄድ ቺካጎ okay።
ላይ እም፣ የስንት ሰዓት ትራንዚት? አምስት ሰዓት አምስት ሰዓት ቺካጎ አዎ።
ቺካጎ ላይ ብቻ ነው ትራንዚት የሚያደርገው ሌላ ቦታ ቺካጎ ላይ አዎ።
ኦኬ በኢትዮጵያን ኤርላይንስ ነው።
okay አርብ ነው የሚቀንሰው ያለው እዛ ላይ ያሳያል የሚቀንስበትን ቀን
እም፣ ያሳያል ግን ያው ይሄ ነው የሚቀንሰው። እስቲ ቃሉ okay።
ለምሳሌ በዘጠኝ ብናደርገው እሱኛው መቶ አስራ ሁለት ሺህ ይመጣል በዘጠኝ በዘጠኝ ዘጠኝ ማለት መች ነው የሚሆን ያለው ዘጠኝ ማለት
ሮብ ሮብ
ሮብ መቶ አስራ ሁለት ሺህ
ሰባት መቶ ሰላሳ አምስት ብር። አዎ።
okay እሺ ከ- እሺ ከሲያትል ደግሞ one way check አድርግልኝ በ September five
okay በዚህ እንደዚህ ሄዶ መመለሻው አራት ከሲያትል።
round trip ከሲያትል አዎ።
ሴፕቴምበር አምስት ነበር።
አዎ ለሴፕቴምበር አምስት ከሲያትል
እያየሁ ነው ትንሽ አንዴ hello እያየሁ ነው።
እሺ እሺ
እሺ እሱኛው መቶ ሀምሳ ሁለት ሺህ ነው የመጣው። almost መቶ ሀምሳ ሶስት ሺህ
አንድ ላይ መመለሻ አንድ ላይ ነው የሚሆን ያለው ደርሶ መልስ በዘጠኝ August ወደ ሂውስተን ሄደው መመለሻ አምስት September ከሲያትል okay መቶ ሀምሳ ሶስት ሺህ ይመጣል መቶ ሀምሳ ሶስት ሺህ ብር ያኛው ደግሞ one way ብቻ መቶ አስራ ሁለት ሺህ ትክክል።
አሁን ለመክፈል book ለማድረግ እንዴት ነው የሚሆነው
book ለማድረግ በዚህ በዋይ ቴሌግራም account እንትን ሰጣችሁና በሱኛው ላይ
okay
ፓስፖርት ልካችሁ በዛ ማድረግ ይቻላል።
book ማድረግ ይቻላል ከዛ ለመክፈልስ
ለመክፈል በባንክ ወይ ደግሞ የ account ቁጥር ሰጣችኋለሁ።
okay እስቲ እሺ እሺ ቢሮ አላችሁ
እ፣ ቢሮ አለን ግን ያው physically እንትን አንልም።
አትቀበሉ አዎ፣
okay ች- ች- እሺ እሺ ችግር የለውም መልሼ ልደውል የቴሌግራም account ኧዋን text ልታደርግልኝ ትችላለህ ወይስ ቁጥሩ ልንገርህ።
እ፣ እሺ ቆይ አንዴ
እሺ
ዜሮ ዘጠኝ
አርባ ሁለት
ሁለት አርባ ዘጠኝ
ዘጠኝ ሰባ ስድስት
ስድስት አርባ ዘጠኝ
ዘጠኝ እሺ ይሄኛውን የቴሌግራም አካውንታችሁ አዎ፣ okay እሺ እሺ እሺ።
አመሰግናለሁ እናመሰግናለን። መልካም ጊዜ።
እሺ። ምናምን ምናምን ምናምን